ሄሎ
Hello፣ ጤና ይስጥልን።
አርጊ አርጊ። አቤት እም፣ አበባየሁ አቤት።
እም፣ ከ We Plus Solution ነበር የምደውለው።
እሺ ባለፈው We Plus application ላይ ተመዝግበው ነበር።
እሺ
እም፣ የተመዘገቡ account ኦችን active ለማድረግ system ላይ የሚሞሉ ጥያቄዎችን እየጠየቅን ነበረ። መጠየቅ እችላለሁ?
አይ አሁን ስራ ላይ ነኝ፣ ግን መቼ ተመዘገብኩኝ?
እም፣ እ፣ December five
ተመዝግቤ ነበር።
አዎ።
እንግዲህ አሁን ስራ ላይ ነው ያለሁት። ሌላ ቀን እናድርገው።
እሺ፣ እሺ፣ አመሰግናለሁ።